ሄሎ
Hello፣ ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
ትኬት ለመቁረጥ ነበር።
ከድሬዳዋ ነው የደወሉት?
አዎ፣ እሺ ስሞትም አለበት
ሂማጅ ማን አለ?
ሂማጅ።
ሂማጅ አዎ፣ ሂማጅ ማን?
ሙስጠፋ
ስል- ዝ- ለስንት ሰው ነው ሂማጅ?
ለራሴ ብቻ
እሺ VIP ከሆነ አምስት መቶ ብር፣ መደበኛ ከሆነ ሶስት መቶ ብር ነው። የትኛው ነው የሚገቡት? ተማሪ ደግሞ ከሆኑ ሁለት መቶ ብር።
ተማሪ ነኝ።
ተማሪ ናት። ስልክ እንዴት recharge ነው ግን የሚከፈለው?
በ- የዕለት ዕለትም መክፈል ይችላሉ። ካልሆነም account transfer ማድረግም ይችላሉ።
በቃ የዛኑ ቀን እንትን በላ አካውንትን የለኝም እኔ አካውንት ችግር የለውም። ስልክ ቁጥር ልውሰድ 09
የኔ ዜሮ አዎ።
ዜሮ 00 ሰላሳ ሁለት 32 ሰባ ዘጠኝ 79 አርባ አንድ
አርባ አንድ እሺ ማለት መዝግብ ያለው መልካም ቀን።
የት ነው ቦታው?
ድሬዳዋ እኮ ማለት ቦታው ቦታው ጎዳችሁ ስፖርት ኮሚሽን ላይ።
አ፣ እሺ
እሺ መልካም ቀን።